ጌታችንን እኮ አየነው።
የችንካሩን ምልክት በእጆቹ ላይ ካላየሁ፣ ጣቶቼን በችንካሩ ምልክት ካላስገባሁ፣ እጆቼን በጎኑ አስገብቼ ካላየሁ አላምንም።
ዛሬ የገባው ብቻ ነው መታደሌ ነው መዳኔ በክርስቶስ ስራ ማመኔ ከአመት ሰማንያ የሚገኘው በኢየሱስ የገባው ብቻ ነው በደሙ ያሳመረልኝ ቅዱሱ ሕያው መንገዴ ዘንቼ የምዘልቅበት ተስፋ የማየበት ዋኔ በሕይወቴ ውዱ ስጦታ ይኸው አይደለም እንዴ ከሚያልፈው ከሚጠፋው ጋር ይወዳደራል እንዴ
ዘላለሜ በማመኔ ዘላለሜ ቀረው ድኜ ልጁ ሆኜ ቀረው ድኜ ወራሽ ሆኜ በማመኔ ተገኘ ዘላለሜ በማመኔ ተገኘ ዘላለሜ ቀረው ድኜ ልጁ ሆኜ ቀረው ድኜ ወራሽ ሆኜ በማመኔ ተገኘ ዘላለሜ Salam, Salam, Salam, Salam, Salam, Salam, Salam,